ሄሎ
hello ጤና ይስጥልኝ። እኔ እንጃ የተሳሳተ ቁጥር ነክቼ እንዳይሆን ድጋፍ ለማግኘት ነበር አደዋወሌ ዶንኪች
አሁን ላይ በጎ አድራጎት እየመዘገብን አይደለም። ብዙ ሰዎች ከአንድ ሺህ በላይ ሰዎች የተመዘገቡ አሉና እነሱን ካስተናገድን በኋላ እንመዘግባለን። ማስታወቂያዎች ሲወጡ ያኔ መመዝገብ ይችላሉ።
ማስታወቂያ ግን ይወጣል ዛኔ።
አዎ አሁን በጣም ብዙ ወረፋ የሚጠብቁ ሰዎች ስላሉ እነሱ እስከምናስተናግድ እየመዘገብን አይደለም ነው ቤት።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ምሽት።